hello ጤና ይስጥልን ጉዳይ ሀና እባላለሁ ባክዎ ምን ልርዳው? hello ጤና ይስጥልን ጉዳይ hello ጤና ይስጥልን ጉዳይ
hello hello አቤት ሞግዚት እነሱ ጉዳይ ነው ደግሞ
አዎ ጉዳይ ነው የደወልኩት ሞግዚት ለመቀጠር ነበር መጥቼ ነበር ግቢያችሁ
ድምፆት ግን በጣም ይቆራረጣል በስልክ ልደውልልዎት
እሺ ካላስቸገርኩ